hello ሁሉ ስፖርት ነው የምንረዳው?
አዎ
አዎ hello hello።
አዎ የ- የሁሉ ስፖርት ደንበኛ ነኝ እሺ
እና በእውነት ሰጥታችሁ ነበር ሀያ ብር ምናምን ነገር እሺ
በሱ ወይ ሁሉ ስፖርት እንትን አይልም ባተራ አያጫውተንም ወይ ደግሞ በእውነቱ አይነሳብ አይነሳልንም እሱን ልነግርሽ ብዬ ነው አይ አያጫውትም። ሀምሳ ብር መሆን አለበት ቦነሱ።
በ- ሀያ ብር ነው ወይ አ- ለምን አይ- አያነሱልንም ታዲያ
deposit ማድረግ ይችላሉ። በ deposit ኡ መጫወት ይችላሉ። አለበዚያ ግን ቦነሱ ሀምሳ መሆን መቻል አለበት ለመጫወት። እሱም ደግሞ አዎ፣ እና- ቦነስ ህግ አለው።
አዎ አይደል እሺ እናቴ በቃ እሺ እሺ